ሄሎ
ሄሎ አቤት ጤና ይስጥልኝ ጤና ይስጥልኝ ከ Flintstone ነው አዎ Flintstone ነው ምስሉ ትክክል ነው ምን ለ- እሺ እ፣ አይ እንትን ለማማከር ነበር እኛ እዚህ ጎፋ መብራት ኮንዶሚኒየም ስ- ዙሪያ ኦኬ ያሉት መንደሮች ላይ ሶስት መቶ ሀያ ሰባት ካሬ ሜትር ቦታ ነበረን በጋራ Okay okay እኛ አራት ሰው አሁን እኛ የመስራት አቅም ስለሌለ እሺ የአራት ልጆች ማለት ነው የአራት ሰው ናቸው አዎ በአራታችን ስም ነው ካርታው ያለው እና ምንም የመስራት አቅም ስለሌለ እሺ እ፣ የሚሰራ እንደዚህ በሶስት መቶ ሀያ ሰባቱን ቦታ ቢሆን የሚሰራ ኦኬ።
ካለ ሪል እ፣ ስቴት ቤት ኦኬ።
ለማናገር ፈልገን ነበር። ስልክ Okay፣ ቁጥር አ- ከላክልኝ እንድታዩት አካባቢውን ካርታውን በቴሌግራም ልልክልህ እችላለሁ።
ችግር የለም በቃ የቢሮ ስልክ ልስጥሻ እሺ እሺ ተ- ትንሽ ቆይቼ እደውላለሁ መልሼ።
እሺ እሺ፣ አመሰግናለሁ። እሺ ችግር የለም እሺ